አንድ ክለብ ቤት ለቤት ነው የሚጠጣው።
የእናንተም እኮ አንድ ክለብ ቤት አለኝ፣ ግን አስር ዋለች ምናምን።
እ
hello አቤት
ሪፖርት አድርጌ ነበር አልደርሰኛል። bonus bonus ስሙ
እሺ፣ አሁን ያልከኝ ነው total ወደ አስር ነው ያልከኝ?
እህ እህ ወደ አስር ነው ያልከኝ ነው?
ኧረ አይደለም አይደለም፣ እሺ፣ ካሸር ኮዱን ሰላሳ ወድ ነው።
cashier code ኡን ንገረኝ።
cashier ቁጥሩ ንገሪኝማ ልንገራት። አስር አስር ሀያ አንድ ሀያ አንድ
ሰላሳ ስድስት ሰላሳ ስድስት ስልሳ አራት
ስልሳ አራት ቦነስ የለውም።
ለምን
እ ለ- እንትን total odd ኡ ሰላሳ ነጥብ ሀምሳ ዘጠኝ ነው።
አ ከዛ lost ካረካው አንድ ነጥብ ስድስት አንድ odd ጋራ ሲካፈል ከሀያ በታች ስለሆነ ቦነስ የለውም
እንዴት ነው? ሰላሳ ኦድ ነው።
እኮ ሰላሳ ኦድ ነው።
እሺ lost ያደረግከው አንድ ነጥብ አንድ ነጥብ ስድስት ስምንት odd አለ አይደለ?
አንድ ነጥብ ስልሳ አንድ እ
አንድ ነጥብ ስልሳ አንድ odd ነው lost ያደረገኛ።
አዎ እኮ እ ከ- እሱን ሁለቱን ስታካፍለው ከሀያ በታች ነው የሚሆነው።
ማለት እ፣ እንደዛ ምናምን እ፣ አይሏቸውም ግን ለሌሎች ሰዎች። እሺ እኮ bonus bonus ካለው ቦነስ አለው ነው የሚሏቸው። ግን ከ- አዎ።
ከዛ በታች ከሀያ በታች ለሆነ ሰው ቦነስ አ- አዎ።
አል- አንሰጥም እኛ system ኡም አይሰጥም።
ተይ እንጂ።
አዎ ትኬቱ በስንት ነው የተቆረጠ ነው የሚልሽ?
እስቲ አንድ ጠብቀኝ። እሺ። cashier code ኡን ድጋሚ ንገረኝ። እሺ
አስር ሀያ አንድ አስር ሀያ አንድ ሰላሳ ስድስት ሰላሳ ስድስት ስልሳ አራት ስልሳ አራት ትኬቱ ከትናንት ወዲያ ነው የቆረጥከው በሁለት አ
አዎ፣ ለዚህ ለውስጥ ነው ተመላሽ የለውም
እና ቦነስ የለውም ምንም ምንም ምንም የለውም